ሄሎ order ኡት ዛሬ ወጥቷል። የ driver ስልክ ልንገሩት።
እኔ አልደውልም፣ በቃ ድርስልኝ ነው። እኔ በቃ እሺ። ስለዚህ ችግር የለውም ኧረ በስመ አብ የዛሬ ልጅ ያደረጉ ነው።
በጣም ነው ያሰለችኝ እውነት።
ይሄ የእኔ እኮ መካኒሳ ማለት ይኸውልሽ ኦ- center ላይ የለው እኛን አልፎ ጀሞ ይሄዳሉ፣ አየር ጤና ይሄዳሉ። ልክ በቃ ሁልጊዜ እኮ ነው። ዛሬ ብቻ መሰለሽ ያንቺ ሰፈር ክፍል ነው ይሉኛል።
ሳየው ማለት ነው location ኑ መካነ ሳቆር የሚለው ቸርችል አይደለም፣ መካኒሳ ቆሬ ነው።
ቸርቸር ነው የሚያሳየው። ለዛ ነው እንደዚህ ኧረ በስመ አብ፣ የተገየፉ።
ቸርችል አይደለም። ሁል ሌላም ቀን እኮ ይመጣሉ። ይሄ ቸርችል ሌሎቹ የ order ያደረጉት አድራሻቸው ሊሆን ይችላል። ቸርችል በሚል እኔ እንትን ያላደረጉት ያላደረኩት አድራሻ ይገባል እንዴ? feed ያላደረኩት አይደል? እኔ መስ- ከዚህ በፊት ያመጣሉት ከሆነ no ወይ በራሴ ይኸውልሽ በ- ሲጠሩ ወደ ሌላ location ይወስደውና እኔ እኮ አሁን አይ።
እዚህ ጋር system ላይ እያየው ነው የምነግርሽ ይኸውልሽ ያለው እኔም ነገር።
system ኡን ያስገባሁት create ያደረኩት እኔ ነኝ። በአድራሻዬ መካኒሳ ቆሬ ነው። ልክ ራሱ item ኦቹን ሳስገባ በ home በሚለው ውስጥ ስገባ ራሱ የሚያመጣልኝ system ኡ መካኒሳ ቆሬ ነው። እንግዲህ የፊት ችግር ከሆነ እናንተ ታክሉ።
እኮ profile ኡ ላይ ነው address ኡን ገብተው ድልተው እንደ አዲስ ይሙሉት። ይሄ ግን አሁን እሺ።
ዛሬ መካኒሳ ይመጣል driver ኡ በቃ እኔ ደርሶ እኔ ይችላል።
ልምጣልኝ። ከዛ ወዲያ ምን አዳረቀኝ እንዴ? በንዘብ ነው የምገዛው። በይ እሺ፣ ሰላም ወይ እሺ አንቺ መልካም እሺ